ይዘውብኝ ወሬ ነው።
ሰላም ጤና ይስጥልን ብስትቤት እንዴት ነሽ እማዬ?
እንዴት ናቸው? አሜ ሰላም ነው አባ
አለሁልሽ። ብር ተይዞብኝ ነበር።
ውድድሮ ነው አ እሺ። በዚህ ስልክ ነው አ
ስንት ብር ሰባት ሺህ አራት መቶ ብር
አሜን
ወዴት ነው የምትሄደው?
ደህና ነህ? የት ነው የምንሄድ?
ወስኑ።
ስጋ ትበላላችሁ? እንዴ? እ፣ ስጋ ትበላላችሁ?
ምን ምን ፈልግ
ያሁን ገብቷል። እሺ ወንድሜ አ፣ ተልኳል አዎ፣ ስለደወልክ እናመሰግናለን። መልካም ቀን።
ግን እስካሁን አልገባም። እሺ፣ ገብቷል፣ ገባ check አድርገው።
ገብቷል ገብቷል። thank you በጣም አመሰግናለሁ።
መልካም ቀን።
እሺ።